Hello? Hello? Hello? Hello? አቤት አቤት፣ ሰላም ጤና ይስጥልን። ፍሬንድ ሰው ነው።
የእናንተን እንትን ፋይል ፈልጌ ነበር እሺ
እና ለመመዝገብ ፈልጌ ነበር።
እህ፣
የእናንተን እንትን ፈልጌ ነበር።
ምን መረጃ?
አዎ እ፣ እርስዎ የት ነው ያሉት?
እዚህ ደምዶሎ እ?
ደምዶሎ
የት አዲስ አበባ ውስጥ አለም ደምዶሎ
እም፣ አይደለም። ስለምን ስለምን መረጃ ፈልጎት ነው?
ለመመዝገብ ማለት ነው።
እ?
ለመመዝገብ
አ- አክሲዮን
እ?
አክሲዮን አዎ ለመግዛት እ፣ አዲስ አበባ መምጣት ይችላሉ?
አዎ
እሺ፣ ስሞት ማን ልበል
ገመቹ
ገመቹ። እሺ ገመቹ፣ እ፣ ይሄን መረጃ ከየት ነው የሰሙት?
ከቲቪ ቲቪ። እሺ መቼ ነው የምትመጡት? ቀጠሮ ማስያዝ ይቻላል?
ነገም መምጣት እችላለሁ።
ነ- ነገ?
አዎ እሺ የእኛ ቢሮችን ያለው ገር ያለ ልደታ አለ፣ ቦሌ አለ። ስለዚህ የትኛው ይቀርቦታል እርሶ?
ቦሌም መምጣት እችላለሁ።
ቦሌ ሀያት ሆስፒታል ገባ ብለው ወደ ቦሌ መድኃኒዓለም በሚወስደው መንገድ ታገኙናላችሁ። እ፣ ደግሞ ቦሌ ስትደርሱት እም፣ የሽያጭ እ፣ አማካሪዎች እ፣ እንዲወስዱት እንዲያገኙት እናደርገዋለን።
እሺ እሺ አመሰግናለሁ።
እሺ፣ እናመሰግናለን።
እሺ መልካም ቀን። እሺ እሺ እሺ